ጤና ይስጥልኝ ቴሌቪዥን በኩል እኔ በኩል ምን አይነት የጉዞ መረጃ ልስጦ? ሄሎ
እ
ሄሎ አይሰማም?
ይሰማል። በኦሮምኛ ፈልገን ነው።
እሺ ኦዴፈኖ ይመለከም ይችኒኬን ነው ማሚለኪኝ
እ?
ኦዴፈኖ ይመለከም ይችኒኬን ነው
ከንዱባ
ጋሙ ማሚለኪ
ኢነጋማ ከንዱባይ ዱባይ ማሊ እንደሚወርባዱ ገረ ዱባይ
እ?
ማሊቲ እንደሚወርባዱ ቪዛ ከሚን